hello ጤና ይስጥልኝ።
ጤና ይስጥልኝ። ምን አሉ? ሰላም ነው?
እግዚአብሔር ይመስገን። Donkey Tube ነው። አራተኛ ዙር የጌሻ ምዝገባ።
አዎ እ፣ መረጃ ለመጠየቅ ፈልጌ ነበረ።
እሺ ስሞትን ማን ልበል?
እ፣ ናታን ሰለሞን።
ናታን
አዎ አዎ ናታን ሰለሞን።
አዎ ስለ አቤት ክፍያው እንዴት እንደሚሆን የምን ያህል ወር ያክል ስልጠና እንደሆነ ምናምን።
እነግሮታለሁ። የስልክ ቁጥሮትን ይንገሩኝ። ለ data ብዬ ነው።
okay እ፣ አስራ ሁለት ዜሮ ዘጠኝ okay አስራ እሺ።
ሁለት እም፣ ሰማንያ ስድስት okay ዜሮ አንድ
okay።
ስልሳ ሰባት አድራሻው የት ነው?
እ፣ ጎፋ ጎፋ ካምፕ ጎፋ ካምፕ።
yeah
ጎፋ ካምፕ። okay እሺ።
እም።
እ፣ ማስታወቂያውን በምንድን ነው ያዩት?
በ Instagram ላይ ምን አሉኝ?
በ social media Facebook ነው፣ Instagram፣ TikTok።
Instagram Instagram ላይ ነው።
okay okay። እሺ ኦንላይን ነው መውሰድ የሚፈልጉት ወይስ physical?
እ፣ ለምን ያህል ጊዜ ነው የሚቆየው? እሱን ካወቅኩኝ በኋላ okay እሺ።
physical ለሶስት ወር ነው የሚቆየው class ኡ።
okay ሶ ለሶስት ምን ወር ያህል ቀን?
በሳምንት ሶስት ቀን ነው። የ physical ኡ በሳምንት ሶ- አንድ አይነት ነው። በ- በሳምንት እ፣ ሶስት ቀን ነው።
okay በ credit hour ነው ክፍያ የምናስከፍለው።
okay okay አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የሶስት ወሩ credit hour ሀያ credit hour ነው።
okay ወደ ሶ አስራ አምስት ሺህ ብር ማለት ነው።
አሀ አሀ
ነገር ግን እስከ የካቲት ሀያ አምስት ከቀኑ ስድስት ሰዓት ጀምሮ ለሚመጡ ተማሪዎቻችን ሰላሳ አራት አሀ percent discount አለን። አስር ሺህ ብር አድርገነዋል ማለት ነው። ልዩ ቅናሽ አድርገናል።
okay
ከስድስት ሰዓት በቃ በኋላ already ያው በ normal credit hour ክፍያ ነው የምናስከፍለው ማለት ነው።
አሀ ከሰኞ ስድስት ሰዓት በኋላ ማለት ነው።
የስ አ፣ okay ከዛ በፊት አድራሻችን ለምን?
ያው ሀያት ተስፉ ሲኒማ ነው ደራርቱ አደባባይ ጋር ማለት ነው።
okay እሺ እሺ ወይ መልሼ እደውላለሁ።
ይችላሉ። እሺ እሺ አመሰግናለሁ በጣም።
እሺ